ጤና ይስጥልኝ። ሁሉ ስፖርት ነው እባክዎ ምን እንርዳዎ?
እንትን ነበር ብር ወደ እኔ ልኬ አልገባልኝም።
deposit አድርገው አሀ።
ከሁሉ ስፖርት ላይ ነው ያስወጡት ወይስ ከቴሌብር ወደ ሁሉ ስፖርት ነው?
አይ ከሁሉ ስፖርት ወደ ቴሌብር እሺ፣ ከዝውውር ታሪክ ላይ ያልገባልዎትን ፎቶ ያንሱና በቴሌግራም ይላኩልን።
እንዴት እንዴት
የዝውውር ታሪክ ውስጥ ይገቡና
እ ያልገባለትን ፎቶ አንስተው በቴሌግራም ይልኩልናል።
ሀያ አምስት ሀያ አምስት ሺህ ነው። አንዱ ገብቷል፣ አንዱ አልገባም።
እኮ እሱን ፎቶ አንስተው በቴሌግራም ይላኩልን ደንበኛችን።
እሺ፣ እሺ።
የእኛን ቴሌግራም ቁጥር ያውቁታል?